ጤና ይስጥልኝ አሪፌ ደነኝ በምን በኩል ልርዳው?
hello ጤና ይስጥልኝ።
ሰላም አለይኩም።
እግዚአብሔር ይመስገን። ምን ልርዳውት?
ያ ምን ልርዳውት ደንበኛችን?
በእናት ገንዘብ ትናንትና ማታ ወደ ቴሌ ብር ነው ያስገባው።
እሺ
ሰማንያ ስድስት ብር ነው እኮ ወደ ቻምቦ ቢት ሰማንያ ነው ስድስት የሚ- ብር ነው ያለኝ።
አዎ ቻምቦ ቢት ነው የሚ- የሚጫወተው።
ሰማንያ ስድስት ብር አዎ game ደግሞ አልገባም። እ፣ ቴሌ ብር ደግሞ ወጣው።
አሀ ከቴሌ ብር ወጥቶ ወደ game ኡ ግን አልገባም።
አዎ በእናት
ወደ ምን ወደ ጃምቦ ቤት አዎ አዎ ቻምቦ ቤት ነው።
ጃምቦ ቤት አዎ ይሄ account ኢ ነው።
እሺ ሰማንያ ስድስት ብር ነው አዎ መጠኑ ነው።
አዎ።
እሺ በዚህ በደወሉበት ስልክ ቁጥር ነው የሚጫወቱት ወይስ ሌላ ስልክ ቁጥር አሉት?
እ፣ ወደ ቴሌ ብር አልገባ።
ስልክ ቁጥሩ የትኛው ነው?
አዎ ይሄ ነው እኮ ሰላሳ ስምንት መጨረሻው።
አዎ
እሺ አም-
እሺ መስመር ላይ ጠብቁኝ፣ የመዘገብኩለት ነው። ስሞ